ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ከአሁን በፊት አንድ ጊዜ document ይዤልሽ መጥቼ ነበረ።
እሺ ምን ነበር ያመጡልኝ?
የቤተ ክርስቲያን እርዳታ ከላሊበላ ወረቀት ተልኮ
አም- ያው ገዳም
የምን ገዳም
እሺ፣ ቆይ።
ምን አሉኝ?
የማ- የብርሃነ ክርስቶስ ገዳም
እሺ አምጡ ተብላችሁ ነበር አይደለ? ያመጣችሁ ስንቱ ከብለን አምጥተን ነበረ እና ቆየ ብት- አሁን በቃ almost እየተፈታ ነው እና ገዳሙ
እ፣ ትደውልላችኋለች። ያው ህሊና ትባላለች። ደብዳቤውን የተቀበለቻችሁ ልጅ ትደውላለች።
ደርሷታል። ግለሰብ አሳውቃታለሁ። አዎ ደርሷታል። ብርሃነ ክርስቶስ ቅዳሜ አዎ፣ ከዚህ በፊት ወረፋ ደርሷችሁ ነው አይደለ?
ወረፋ ደርሶን ተደውሎ ነበር።
አዎ።
እሸቱ ተመልሷል። እንደ ኮሜዲያን እሸቱ እሺ አሳውቃታለሁ። ትደውልላችኋለች።
ኮሜዲያን እሸቱ ተመልሷል።
አዎ
okay። ኧረ እንደው በቃ ምናልባት የህሊናን ስልክ ማግኘት ይችላለሁ።
እነግራታለሁ። እሷ ትደውልላችኋለች። ምንም ችግር የለም።
እሺ፣ እሺ።
እሺ፣ እሺ አመሰግናለሁ። መልካም